ሄሎ ዳዊት ጤና ይስጥልኝ።
አብሮ ስትልን
ኤክስትሪም ቲቸር ነው።
አዎ
እሺ፣ እኔ ከዊፕላስ ሶሉሽን ነው የደወልኩት።
እሺ
ባለፈው ርችት ነበር እና ሬጅስተር አላደረጉም።
ከሬጅስተር አድርገናል ኦኬ ዊፕላስ ሶሉሽን አዎ፣ ፕሮቫይደር እንደውም- ብለውን አውርዳቸው።
አፕሊኬሽኑ ላይ እንደውም ፕሮ- ፕሮፊል load ለማድረግ እየፈቀደ አይደለም ነጻ app እህ፣ እንጂ regis- profile picture ለማስገባት እየፈቀደ አይደለም app ኣችሁ okay okay እ፣ እንጂ registration ኑ ጨርሻለሁ እሺ እሺ አለን account create ተደርጓል በዚህ ስልክ ነው create የተደረገው account okay ጥሩ። እንደዛ ከሆነ እና ሌሎች እ።
አገልግሎቶችንም መጠን ከፈለጋችሁ ዊፕላስ ሶሉሽን user የሚል አለ application፣ እሱን አውርዳችሁ ደግሞ register ማድረግ ትችላላችሁ። እና ማንኛውም አይነት ጥያቄ ወይም አስተያየት ካለ መጠየቅ ይቻላል።
መልካም እሺ እሺ እሺ፣ መልካም ቀን ይሁንልን።
እሺ